ሄሎ ጤና ይስጥልኝ ደንበኛችን ከቢጂአይ ነበር ምደውለው ተቋረጠ ስልክ ቁጥር ይሄን ልመዝግበው ይህ ስልክ ቁጥር ነው።
አበራ ክፍሌ ነው አይደል ያሉኝ አብራ ክፍሌ የት አካባቢ ነው የሚገኘው ወሊሶ
ወሊሶ ምኑ ጋ ወሊሶ የእኛን ወደ ፍልውሃ መሄጃ መንገድ የእኛ ህንፃ ነው ያሉኝ የእኛ ህንፃ ፍልውሃ መሄጃ መንገድ ወረድ ብሎ ማለት ነው።
እሺ ምንድን ነው የተበላሸቦት ማሽኑ ሞተሩ ላይ የተበላሸው ሞተሩ አይነሳም
ይነሳል፣ አያቀዘቅዝም። ዋ በረዶ አይሰራም።
አያቀዘቅዝም አ በረዶ አይሰራም።
እሺ መዝግቤ ወደ ጥገና ክፍል አስተላልፌልዎታለሁ የጥገና ክፍል መጥቶ ያየዋል እሺ እሺ፣ ሌላ ምረዳዎት ነገር አለ በቃ እሱ ብቻ ነው። እሺ ስለደወሉልን አመሰግናለን አገልግሎት ያለዎትን አስተያየት ከሚሰሙ ድምጽ በኋላ አስቀምጡልኝ መልካም ቀን